ወደዚህ እያደረጉት ነው።
hello ሲክሌም order number ሰባ አንድ አርባ ስምንት ሰባ አንድ አርባ ስምንት እሺ
ተለቡ ሙዚቃ ሰፈር ጎፋ መብራት መብራት ኃይል ነው የሚለው
እሺ ግን location ኡ እዛው navigate ስታደርገው እዛው ሰፈር ውስጥ ነው። ግን customer የሞላው ደግሞ እ ጎፋ መብራት ነው። earning ኡ ደግሞ የመብራ- የ- የዛው የ- እዛው የለቡ customer ስትደውል የት አሉ?
አይ customer ማ ያው ፒክአፕ ካላችሁ እኮ customer ን ማናገር አይቻልም።
በቃ እሺ። ስለዚህ customer ላስጠይቅና አ ከዛም በኋላ አቦ።
በመለሱልኝ እ፣ ቦታ customer በመለሰበት ቦታ እይዝልሃለሁ።
okay አ ማለት additional note ኡን customer ነው የሚሞላው ጎፋ መብራት ኃይል ነው የሚለው አዎ ከዚህ ይሞላል። ግን አምስት አንዳንዴ ኪሎ ሜትር።
ሲቀይሩ አያስተካክሉትም፣ location ሲቀይሩ ማለት ነው። አሁን okay፣ ይሄኛው ስለዚህ ቶሎ የሚደወልለት ታሳውቁና- customer አይደለም። አዎ confirmed ነው፣ አይደወልለትም። ስለዚህ አንዴ በሞላው ሊቀጥል ይችላል፣ እራሱ okay።
customer ኡ ካልቀያየረው ያለበትን።
okay ስለዚህ ልጠብቅ ተነግሮ እ፣ ታ- ለምን ለምን አንተ ሂድ
የት ብዬ ሄዳ customer ትደውልልህ እንዴ? እስኪ ምግቡን አንሳ።
እሺ ከዛ ምግቡን በኋላ ካነሳ ያለብን በኋላ ደውል።
እሺ።
እኔም እዚህ አስጠይቃለሁ፣ አንተም ትደውላለህ። ዞሮ ዞሮ ሳትደውል ትሄዳለህ እንዴ?
እሱማ አልሄድም ልክ ነው።
እና ታዲያ አዎ አይ እዚህ ቦታ ነው ያለው ስል
ጠይቅ አንተ ብ- ምግቡን ከወጣ በኋላ ደውልለት ለ customer።
እሺ
በቃ እሺ። ቻው።